Hello ወይ መርሺ ነግሬልሻለሁ።
ዶርኩሎት አገኟት?
አግኝቻታለሁ። ልደውልልሽ ነው አሁን።
እሺ ለእኔ ሳይሆን የ driver ቁጥር ልንገሮትና እንዳይሄድ እ፣ ለሱ ይደውሉለት።
እሺ እሺ።
እ፣ መያዝ ይችላሉ? ልንገሮት።
አ፣ ግን ይችላሉ ስትይኝ እኔ ትልቅ ሰው የትልቅ ሰው ስሜት የተሰማኝ ስለሆነ እሺ ይቅርታ።
ይችላሉ።
እሺ ዜሮ ዘጠኝ አስራ አንድ
እሺ አስራ አንድ ሰላሳ ዘጠኝ
አስራ አንድ አስራ ዘጠኝ No no no ሰላሳ ዘጠኝ
ሰላሳ ዘጠኝ አርባ ሰላሳ ዘጠኝ
አርባ ሰላሳ ዘጠኝ አዎ ሶፊያድ ይባላል። እ፣ እንዳይሄድ ቶሎ ይደውሉለት።
እሺ እኔ ናት።
እሺ እሺ መልካም ቀን።
እሺ።